ጤና ይስጥልኝ Donkey Tube ጤና ይስጥልኝ እንዴት ነሽ እናቴ እግዚአብሔር ይመስገን ሰላም
ሰላም ጤና ይስጥልኝ Donkey Tube ነው የደወሉት
ምን መሰልሽ ድንቅ ታሪክ ነበረኝ እኔ በህይወት ያሳለፍኩት አሁንም እያሳለፍኩት ያለና እሺ
እንዲህ በስልክ መንገር ይችላለሁ ወይስ ሄዶ ኪሳችሁን ትቼ ነው ማ- በዝርዝር መንገር የምችለው?
እ፣ ተመዝግበው ወረፋ ሲደርሱት ይመጣሉ Okay። ስለዚህ እንዴት ነው የምመዘገበው? ታሪኩን ልተርክልሽ፣ ልጀምርልሽ?
እ፣ አይ ታሪኩን ሳይሆን ስሞትና አድራሻዎትን ይንገሩኝና ስንደውልለት ይመጣሉ ፕሪንተር እሺ። ጌታ ባለው
ማን አሉኝ ጌታ ባለው ጌታ ባለማ ሽመልስ
እሺ ስልክ ቁጥሮትን ይንገሩኝ ዘጠና ሶስት ዘጠና አራት
እሺ ዜሮ ሶስት አርባ አምስት የት አካባቢ ነው አድራሻዎት አራብሳ ቦሌ አራብሳ
እሺ እሺ እናመሰግናለን እንደውልሎታለን ወረፋዎች ሲደርስ እሺ እሺ መልካም ቀን እሺ